ሄሎ ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አሁን ደውለው ነበር አይደል? ቴሌብር game ላይ Okay ተቋርጦ እኮ በ- በሌላ ስልክ እየደወልኩ ነበር። እሺ እሺ፣ እ፣ ስልኩ ቁጥር ልንገሮት እና screenshot ያደረጉትን ነገር ይልኩልኛል።
እሺ እሺ ዜሮ ዘጠኝ ሰላሳ ስድስት
እሺ ዜሮ ሶስት እሺ ሰባ ሰባት አርባ
ሰባ ሰባት
አርባ
አርባ በቴሌግራም ነው አዎ።
የምልከው በዋትሳፕ ይላል።
ዋትሳፕ አዎ እሺ እሺ ግን ምንድን ነው possibility ያለው እንደዛ የመሆን እንትን አዎ፣ እኔ አሁን ስልክ ማለት እነ- መረጃ መስጠት ብቻ ነው የምሰራው እና screenshot አድርገው ይላኩልኝና እኔ ሪፖርት ላድርግልዎት ከዛ ያወራሉ እነሱ ማለት ነው።
መልካም እሺ እሺ